አባው ሄሎ ሄሎ፣ አቤት ጤና ይስጥልኝ።
አብሮ ይስጥልን።
አቶ ንጉሴ ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
ከኢትዮ ችግር ነበር የደወልኩልህ።
እሺ ቅሬታ አቅርበህ ነበር አይደለ? ባለፈው አ አ እ፣ ሶስት ሺህ- ሶስት ሺህ ጫጩቶችን አዘህ እ፣ ሶስት ሺውም በሁለት ሳምንት እንደሞቱብህ አ እሱን ጉዳይ አ፣ እ፣ ወደ እ፣ የሚመለከተው አካል አስተላልፈን ነበረ። ሄደ- እሺ።
ተደውሎልሃል? በቅርብ አልተደወለልኝ፣ ምን ላይ እንደደረሰም አልተ- አላሳወቁም፣ አልተነገረኝም። አሁን አልተነገረም። ዶክተር ፋሲል እ፣ ከእሱ ጋር አውርተህ የለ ባለፈው አውርተን ነበር ግን አልደወለልኝም። ስደውልም ስልክ አይነት ስልክ አነሳም።
አ
እም፣ እም፣ እሺ፣ እሺ። እሱን ጉዳይ ለማጣራት ነው። አመሰግናለሁ። መልካም ጊዜ።
እሺ